ሄሎ ጤና ይስጥልን ብስት ቤት እ ምን አልከኝ? አባ አይሰማም ድምጽ ዊዝድሮ አድርገህ አልገባለህም ነው አልገባለህም ወደ ዊዝድሮ አድርገህ እሺ፣ እሺ አንዴ ጠብቅ። የቤስት ቤት ቁጥር የደወልክበት ነው? እ እሺ አንዴ ቆይ ጠብቀኝ። ሄሎ እሺ ዜሮ ዘጠኝ አስራ አምስት እሺ እሺ ዜሮ ዘጠኝ አስራ አምስት እሺ ሰላሳ ሁለት እ ሀያ ሁለት እሺ
አስራ አራት
ስንት ብር ነው? መቼ ነው? አሁን ነው አይደል? ስንት ነው? ሶስት ሺህ Hello
Hello ስንት ብር ነው?
ሁለት ሺህ
ሁለት ሺህ ብር የለም አሁን የተደረገ
ስንት ነው?
ሶስት ሺህ ብር ነው። ሶስት ሺህ እሺ፣ approved ሆኗል። ትንሽ ጠብቁትና ይገባል። እሺ